Hello ጤና ይስጥልኝ ቃል ኪዳን ነኝ ከ Best Bet ምን ልርዳው?
ትናንት አስራ ሁለት አስራ አራት ሺህ ብር transfer አድርጌ ነበረ አልገባልኝ ብሎ እሺ እሺ አንዴ። Hello አቤት እሺ ስልክህን ንገረኝ የ Best Bet
ዜሮ ዘጠኝ ዜሮ አራት በዚሁ ስልክ ማለት ነው ዜሮ ዘጠኝ ዜሮ አራት
እሺ ዜሮ ዘጠኝ ዜሮ አራት ዘጠና አራት እሺ
ስልሳ ስምንት ዜሮ አራት
ዛሬ ነው ትናንት ትናንትና ዛሬ አስር ሺህ ያስተላልፍበታል ትናንትናው ግን አስራ አራት ስለነበረ እሺ አላስተላለፈውም
ዜሮ አራት ዘጠና አራት ስልሳ ስምንት ዜሮ አራት አይደል አዎ
እሺ ዜሮ አራት ዘጠና- ነው አሁን ይገብቶሎታል እሺ check ያድርጉት እሺ እሺ መልካም ቀን ስለደወሉ እናመሰግናለን እሺ እሺ እናመሰግናለን